Hello
አይ ሰላም ነው እናት።
እግዚአብሔር ይመስገን።
እንትን ነበረ ቴዋ
ምን
ሸፊን እንድታገናኝ ፈልጌ ነበር። የሆነ
ጉዳዩ ምን ነበርማ?
ጉዳዩ ድጋፍ ፈላጊ ነኝ፣ በጦርነት የተጎዳው
እሺ እና በእናታችሁ ልጆች ማስተማር አልቻልኩም። በጦርነት ልጅ አባት ሞቶ ስምሽ ማን ልበልማ? እኔ ልመዝግብሽ።
በዛ ወርቅ
በዛ ወርቅ ማለት አስፋው እና የምኖረው
ቆይ እንዴ እሺ ስልክ ልውሰድ ዜሮ ዘጠኝ ሀምሳ አምስት ሀምሳ አምስት አስራ ሁለት አስራ ሁለት ሀምሳ አምስት ሀያ አንድ ሀምሳ አምስት ሀያ አንድ
አዎ እና አድራሻ የት ነው?
ደሴ ነው እና እርዱኝ፣ የዋ ጎዳና ላይ ልወጣ ነው ልጆች ማስተማር ደሴ አልቻልኩም።
ከተማ ከተማ ውስጥ ነው።
አዎ ከተማ ውስጥ ዩኒቨርሲቲ አካባቢ ነው።
እሺ እሺ ሄሎ እና አቤት እሺ ቀጥይ። ይቅርታ ስላቋረጥኩሽ።
እ ችግር የለውም እና ጎዳና ላይ ልወጣ ነው። ዴዋ ምንም ስራም የለኝ። የልጅ አባትም በጦርነቱ ሞቷል። እንደ የሆነ ቦታ እንትናችሁን አግኝቼው ነው እንደ እስኪ ልሞክር ከ- ብዬ እንትን ያልኩት እና ልጆቼ በጣም ተጨናንቀው መንፈሳዊ ተማሪ ናቸው። እ አንዱ አልተመዘገበም ይሄኛውን ትምህርት ማለት ነው።
ከኛ ምን አይነት እርዳታ ነው የምትፈልጊው?
የምትችሉትን የምትችሉትን እናንተ በቃ ከምንም በላይ የተቸገርኩት የቤት ኪራይ ነው። በጣም የተቸገርኩት እናንተ የምትችሉትን የኔ ውድ ሌላ
ወይ እየጻፍኩልሽ ነው። እማ።
እሺ እኔ ጥ- እንትን መዝግቤሻለሁ። ወረፋሽ ደርስ ይደውሉልሻል። እሺ እህቴ ወይ በጣም ነው የማመሰግነው። እርጂ እርጂኝ እሺ እህቴ በማርያም
እሺ እህቴዋ ሰላም ወይ አሜን። እሺ